ሄሎ ሰላም ጤና ይስጥልን ቤተሰቦች ከሀረር ነኝ እባክዎን ልርዳዎ?
ጤና ይስጥልን ግሩም ቀን ነኝ ከወላይታ እሺ ሰላም ግሩም ቀን እንዴት ነህ?
አለሁ ቆይታ ስራ እንዴት ነው ሁሉ ሰላም ነው አለን እግዚአብሔር ይመስገን።
አለሁልሽ። ይኸውልሽ ጂአር አካውንት በእናትሽ ይኸው ከዚህ ጋር ሶስተኛ ነው አራተኛ ዙር ነው የምደውለው።
እሺ
በጣም ያስቸግረ ለምደ አልገኝም። ወይ አንድ ራሳቸው ገብቶ ስላላቸው ምንድን ነው የሆነው? ካሸር ነው አላስገባም ብሎ ነው።
አይ የከፈለን እ- እንትን የለም እናብል ምናምን ቀይ ምልክት የለም እንትን ላይ አሳች አድርጌያለሁ ቴሌግራም ላይ በ- በነጭ ላይ አዲስ እንደሆነ ላከውልዎና አንዴ ጠብቀኝ።
ተመሳሳይ ባህ- እንትን ያለ እምቢ አለ። ወይ አንዴ እ፣ ገብታችሁ እንትን ላላችሁ ኦኬ ኦኬ እሺ እሺ ያው ልክ ያው አሎክ እንትን ምንድነው ሎክ ስላልተደረገ ነው ሎ- ስለሆነ ነው እና አሁን ቅድም ተከፍቶልህ ነበረ መሰለኝ።
እኮ አውቁ አሁንም እኮ ተመሳሳይ ነው። እሺ አንድ ለምን ገብታችሁ አታዩ መራሳችሁ
ችግር የለውም እሺ
እንትን ልላክልሽ አይ፣ ልክ ኦኬ ልላክልሽ ይሄ ዲስክ ላክልኝ እሺ